hello
ሰላም ነው አባ?
ሃሎ ሰላም ነው።
okay deposit አድርገህ ነበር ትናንትና ማታ
አልገባም።
አልገባም።
በዚህ በቻፓ በደ- በደወሉበት ስልክ ነው።
አዎ፣ በዚህ ስልክ ነው።
እሺ እሺ፣ ገብቻለሁ፣ አግዝሻለሁ። ስንት ብር ነው አልከኝ? አባ?
ሀምሳ ሀምሳ ብር ሁለት ጊዜ እና ሀምሳና ሁለት መቶ ብር ሶስት መቶ ብር ማለት ነው። አጠቃላይ
በሻፓ ነበር ያደረጉት።